ጤና ይስጥልኝ ድምፄ
ጤና ይስጥልን አብሮ ይስጥልን
add ያርጉ ይሸለሙ የሚለው ቴሌግራም ላይ ያለው
እሺ ቴሌግራም ላይ ቻናል የለም ከይቅርታ ጋር እኛ ቴሌግራም add ያርጉ እንሸልማለን አላለም በእኛ ስም የተከፈተ fake account ነው
አሀ ነው እንዴ አዎ አዎ ከዚህ በፊትም አሳውቀን ነበር እኛ እንዳልሆነ ያው ብዙ ተከታይ ለማፍራት የሚጠቀሙት method ነው እንጂ እኛ አይደለም
okay የእናንተ መስሎኝ ነበር እና መረጃ ለመቀበል ነበር
የእኛ አይደለም እንግዲህ እመቤት እሺ እሺ እሺ እናመሰግናለን ስለደውሉ መልካም ቀን
እሺ መልካም